Hello Hello ዋሽንግተን የህክምና ማዕከል
እሺ፣ አይ እንትን ፈልጌ ነበር። MRI አለ
እሺ፣ የ brain
አለን አለን አምስት ሺ ሶስት መቶ ብር ነው።
አምስት ሺህ ሶስት መቶ ብር።
አዎ እሺ፣ እንትንስ የአምቡላንስ
አምቡላንስ በነፃ ነው።
በነፃ ነው?
አዎ
የት ልንገርሽ ቦታውን?
እሺ ላስተላልፍልዎት።
አዎ እሺ አሁን በደወሉበት ቁጥር መደወል ይቻላል?
አዎ፣ ደውል እንትን ነው ያለው በቃ በሱ በዜሮ ዘጠኝ አስራ አንድ ሀምሳ ሰባት ሰላሳ ሶስት ዜሮ ዘጠኝ አዎ፣ መልካም አሁን ነው የማስተላልፈው።
እሺ፣ እሺ።